ጤና ይስጥልኝ ቢጫ ኢትዮጵያ ብርሃን ነኝ። እባክዎትን ምን ልርዳዎት?
ዋይ ቅድም ተቋርጦ እኮ ነው። ቅድም
ምን- ሰውዬልህ እ ምን አሉኝ ደንበኛችን?
ተቋርጦ ነው። ቅድም ስለ ማሽኑ ጠየ ነግሬሽ ነበር። ጠጋኛ ክፍል ማንን ነበር እያናገሩ የነበረው?
ሸማች ሸማች ቡልቡላ ባለፈው ገዥ ጠየቅሻል ስትለኝ ነበር። ዳት-
ሸማች
አዎ
ጽጌ ጫካ ነው ደንበኛችን የግሮሰሪት ስም።
አዎ
እሺ እሺ ደንበኛችን አንዴ ጠብቁኝ ላስተላልፍሎት።